ሄሎ ሄሎ፣
እሺ፣ ጤና ይስጥልኝ።
ኧረ ይስጥልኝ።
እሺ፣ አፍሪወርቅ ላይ ትናንት ደውለው ነበር። አይቲካ
እ
እሺ፣ ምን ነበረ ጥያቄዎት?
ብዬ ነበረ ነገሩ ውድስ ሆነብኝና ልጠይቅ ብዬ ነው ደወልኩለት።
እሺ፣ ምን ነበረ ማወቅ የፈለጉት የፈለጉት?
እ ሁሉም ነገር አይቻለኝ። ብዙ የተረዳሁት ነገር የለም።
So፣ እሺ፣ አፍሪወርቅ የቴሌግራም ቻናል ነው እ ከሁለት መቶ ሺህ በላይ በ member ያለው የቴሌግራም ቻናል ነው።
እህ፣
So እዛ ላይ በቀን ከሰማንያ በላይ ስራዎች post እናደርጋለን በተለያዩ የስራ ዘርፎች ማለት ነው።
ምን እ ከሰማንያ በላይ ሲሆን ከሰማንያ በላይ ስራዎች በቀን ማለት ነው post የሚደረጉት።
Okay።
እዛ ላይ ደግሞ እርሶ ከእርሶ ጋር relate የሚያደርገውን ስራ apply ማድረግ ይችላሉ በቀላሉ ኦንላይን ማለት ነው።
እህ፣
So እርሶ የሚከፍሉት ምንም ክፍያ የለም በነፃ ነው apply የሚያደርጉት ማለት ነው።
ከዛስ የምናገኘው ነገር ምን ነበር?
ስራ ነው የሚያገኙት እህ፣ ስራ ነው የሚያገኙት።
Okay። እም፣ የት ማለት የሐዋሳም ይሁን የትም?
አዎ የተለያዩ አይነት ስራዎች አሉ። ያ ከሐዋሳ ደግሞ ከቀጣይ ሳምንት ጀምሮ ሐዋሳ ላይ በደንብ ስ- የሐዋሳ ጋር relate የሚያደርጉ ስራዎች post መደረግ ይጀምራሉ ቻናሉ ላይ ማለት ነው።
እህ፣
So በዚህ ስልክ ነው ቴሌግራም የሚጠቀሙት።
አ
So እንደዛ ከሆነ ቻናሉን ቴሌግራም ላይ ልክሎታለሁ አሁን በዚህ ስልክ ማለት ነው።
እሺ፣ ገብቼዋለሁ። ዳ- በ data የምሰራ ከፍቼዋለሁ።
እሺ አሁን ልክሎታለሁ። ከዛ እዛ ላይ ገብቶ check ያስቸግራችሁ ነገር ካለ ይደውሉልን።
እሺ፣ አመሰግናለሁ።
እሺ መልካም ቀን።